ፋሲል ጤና ይስጥልኝ። ዳላምጥላሽ በአቶ ብሰርተው ሄሎ ሄሎ ጤና ይስጥልኝ። ተድላምጥላሽ በአቶ ምልርተው ሄሎ
ሄሎ ጤና ይስጥልኝ። ተድላምጥላሽ በአቶ ምልርተው
ገበት
ሄሎ
ሄሎ
ሄሎ አይሰማም።
ሄድ ክፌ ካንቶዎች ማካቶ ስም የቀላይ
እ፣ የምትናገረውን ቋንቋ አልሰማም። አማርኛ ወይም እንግሊዘኛ የምችል ከሆነ መ- ኮሚኒኬት መደረግ እንችላለን። ሄሎ አማርኛ ነው ሰርከነች አዎ፣ ወይ እንግሊዘኛ ከን ስፒክ እንግሊሽ ሄሎ